Hello.
ሄላው
አዎ በሱ ቤት አዎ፣ ቤት ቤት ምን ነበር?
በእናቱ በቴሌግራም ላኩልኝ ብላችሁ እኮ ላኩኝ። የተቀረቀረ ነው ከቴሌ ብር የላኩት ብር ነው ወደ ቤት ቤት ስንት እስክ አምስት መቶ እና ሁለት መቶ ሰባት መቶ ብር አምስት መቶ እና ሁለት መቶ አዎ በቴሌግራም እኮ ልኬያለሁ።
በቴሌግራም ነው የላከው። ምንድን ነው አዎ።
deposit ነው withdraw?
እ deposit ነው deposit ማን ነው ስምህ?
አዎ።
ቴሌግራም ላይ
ቴሌግራም ላይ አልማዝ አልማዝ
አልማዝ ትዝጌ ብሩ
አልማዝ ትዝጌ ብሩ
ቁጥርን ንገረኝ። እሺ፣ ቁጥርን ዜሮ ዘጠኝ ልከዋል?
አይ ዜሮ ዘጠኝ ሀያ ሶስት እሺ፣ ሀያ ሶስት ሰላሳ ስምንት ሰላሳ ስምንት ሰማንያ ዘጠኝ አርባ አራት ሰማንያ ዘጠኝ አርባ አራት አርባ አራት
የለም። እሺ፣ ቁጥርን እሱን ቁጥር ጻፍልኝ እዚህ ላይ እ የትኛው በቴሌ- ቁጥር ነው የላከው?
በዜ- ዜ- አሁን የነገርኩሽ ነው።
የኛ የኛ የኛን ቁጥር በየትኛው ነው የላከው?
በዜሮ ሶስት ነ እኮ እንደዛ ከሆነ የአሁኑን ቁጥር ጻፍልኝ፣ የቤት ቤት ቁጥር እሺ እንዘ እሺ
እናየዋለን።